ጤና ይስጥልኝ።
አብሮ ይስጥልኝ። እንትን ፈልጌ ነበረ። ምንድን ነው ስሙ? ምንድን ነበር የሚባለው? እዚህ ስንትራፕ ነው ምንድን ነው የሚባለው? ይሄ ራጁ ምንድን ነው የሚባለው? ይሄ ሙሉ ራጁ ነበር ስሙ ንገሪኝ። በእናትሽ ይቅርታ።
ራጅ
ይሄ ሙሉ ኤክስሬይ ነው።
CT scan ነው የሚባለው። CT scan OK CT scan አለ ነው።
አላችሁ አይደል?
አዎ እ እንትን እሷ ትንሽ በዊቸር ነው እና የምትሄደው እንደመጣው ታስደብኛለሽ። የደረጃ ለማውረድ ራሱ ከዚህ ቢያንስ አንድ ሰዓት ተኩል ይፈጅብኛል ለማውረድ ምናምን ያለው ነገር
okay። መች ነው መምጣት የፈለጋችሁት?
ነገ
ነገ ጠዋት
አዎ ጧት ምናልባት እስከ አምስት እንደርሳለን። ያው ከዚህ እንደነገርኩሽ ደረጃ ማስወረዱ ምን ማለት ነው እሱ ስለሚያስቸግረኝ ስለዚህ ጠዋት ይደውሉልና
ጧት ልደውል አዎ ጠዋት ላይ ይደውሉልንና እናሳውቃቸውና ቀድመው እንዲገቡ ያመቻቻሉ እነሱ አዎ፣ እሺ። ማን ነበር የሚባለው የእናንተ ቦታው? ሩዋንዳ ነው ያለው?
ሩዋንዳ ጋር ነው ዋሽንግተን የሕክምና ማዕከል ሩዋንዳ ኤምባሲ ፊት ለፊት ነው ያለ ነው።
እ፣ እሺ። እነሱ ጧት እደውላለሁ። ስንት ሰዓት ልደውል ጧት?
በቃ ከሁለት ሰዓት ጀምሮ ይደውሉልን።
እሺ፣ እናትሽ እሺ፣ እሺ።